hello ጤና ይስጥልን። Donkey Tube ነው።
ሰላም ነው።
እግዚአብሔር ይመስገን።
እንዴት ናት? ለምዝገባ ነበር የደወልነው እና ይችላል።
አድራሻችሁ አድራሻችሁ ስልጠና እየመዘገብን ነው። ስሞትን ማን ልበል
ስንታየው ጌትነት እዮብ ጌትነት ስንታየሁ ስንታየሁ ስንታየው
እዮብ ስንታየው ነው።
ስንታየው ስንታየው ጌትነት
እሺ
መልሰው መል- እ፣ ሁለተኛ ሀሎ እየመዘገብኩት ስለሆነ ነው። እሺ እሺ፣ ሁለተኛ ማን ነው?
መልሰው መልሰው ፈጠነ
እሺ ስልኮትን ይጋሩኝና የስንታየውን እሺ ዜሮ ዘጠኝ አስራ ስምንት እሺ ሀያ ዘጠኝ እሺ ዜሮ ሁለት ዘጠና አንድ ዜሮ ሁለት ዘጠና አንድ
ዘጠና አንድ
እሺ
እሺ ከየት አካባቢ ነበር የደወሉልን?
ጎተራ
እሺ ማስታወቂያው ምን ላይ ነበር ያዩት?
እ፣ ቲክቶክ
እሺ በአካል ነው ኦንላይን ለመማር ያሰቡት?
ደስ ይለኛል። አዎ ኦንላይን ጋር በምን አካል ወይስ ኦንላይን?
አዎ፣ ቦታው የት ነው?
በአካል ከሆነ class ኡን አዎ።
አሰጠ ሀያት በሚገኘው አዳራሻችን ተስፎ ሲኒማ ነው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ባለው ነው። ኮርሱን ተስፎ ሲኒማ።
የሚሰጠው ሶስት ወር ነው።
okay፣ የት አካባቢ ነው? ተስፉ ማለት ነው።
ሀያት
ሀያት okay፣ ይርቃል። ኦንላይን ይሁንልን። እሺ ኦንላይን ከሆነ ደግሞ እንደዛው ነው። የሶስት ወር ኮርስ ነው እሱ።
እሺ በአካል የተማሩትን በሳምንት ሁለት ቀን ቪዲዮ እንልክለውታለን።
እሺ በኢሜይሎ በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖረውታል።
እሺ
ያልገባውት ነገር ካለ በ Zoom meeting ኡ ሰዓት መጠየቅ ይችላሉ።
እሺ የሚወስደውም እ፣ ወር ሶስት ወር ነው።
እሺ ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ሀያ ነው።
okay፣ አጠቃላይ ስንት ነው?
ሀያ
አይ ብሩ አጠቃላይ ሶስት ወር
የሶስት ወር አስራ አምስት ሺህ
okay። እሺ እስቲ ተካር ግን እንደውልሻል ቀድመው ግን እስከ የካቲት ሀያ አምስት ለሚመዘገቡ ተማሪዎች discount አለ። አስራ አምስት ሺህ የነበረው ወደ አስር ሺህ ይሆናል ማለት ነው።
እሺማ እሺ ስለደወሉ እንደውላለን።
እናመሰግናለን። መልካም ቀንሽ እሺ